እንዲህ እያማረ አንተ መወድቆ ይመስላል ስታስበው። ቆይ ኧረ ስራ እየሰራሁ ነው አባቴ። ቆይ እንዲህ እያማረ አንተ አሁን መወድቆ ይመስላል አያምርም ምናምን ትላለህ እንዴ? ትፎግራለህ እንዴ? ኧረ ወላሂ አልወልቁም። በቃ እንደዚህ አንቺ ደቅ ነው ያዱ። እስቲ ምንድን ነው አንተ እስቲ የሆነ ነገር በል አንተ አያምርም ምናምን ትላለህ። እዛ ጨለማ ውስጥ ሳንጂ አያምርም ወላሂ ዝም ብለሽ ውስጥ የሆነ ናይኳ ራሱ ማለት ነው ለየት ትላል። የፈረንሳይ ነች ናይኳ ራሱ በእንትን ነው ያረመው፣ በመጥረቢያ ነው የታረመው ናይኩ ራሱ ማለት ነው። እንዲህ ምናምን ተሰይፎ ነው ወላሂ።
በቃ እናንተ ነገር አትውጣ፣ ምን ነውጣ አውጣው